ሄሎ
ወይ
ሰማንያ ሰማንያ ስምንት ነው የደወሉት ኪንግስቶን ምን ልርዳዎት?
የተንቦላ ካርድ ምናምን ስትለኝ በየትን ነው ምን ምን የምንመዘገበው ብሎ ነው የጠየቁት።
ቶምቦላ አዎ አይ ተሳስተዋል። ይሄ አይደለም እ
አሀ ይሄ አይደለም፣ ቶምቦላ አይደለም። ሌላ ቦታ ይደውሉ።
እሺ በቃ
ይሄ የድርጅት ስልክ ነው። እሺ
እ ይሄ የድርጅት ስልክ ነው።
እሺ